በገናው ይደብደብ ከበሮ ይመታ ጠላትም ይደብደብ በዜማ በእምቢልታ የአምላኬ ልጆች እግዚአብሔር አምጡ ያማረውን ቅኔ ለንጉሡ አውጡ በገናው ይደብደብ ከበሮ ይመታ ጠላትም ይደብደብ በዜማ በእምቢልታ የአምላኬ ልጆች እግዚአብሔር አምጡ ያማረውን ቅኔ ለንጉሡ አውጡ። ይገባዋል ኢየሱስ ጌታ ነው። ይገባዋል ኢየሱስ አምላክ ነው። እስትንፋስ ያለው ሁሉ ያመስግነው። እስትንፋስ ያለው ሁሉ ያመስግነው። ያማረ ያማረ የተመረተውን ከመሥዋዕት ሁሉ በኩር የሆነውን ወደ ሰማይ ያርግ የውድ ማደሪያውን እሳት ይውረድና ይውሰድ መሥዋዕቱን ወደ ሰማይ ያርግ የውድ ማደሪያውን እሳት ይውረድና ይውሰድ መሥዋዕቱን ሁሉም በመቅደሱ ምስጋና ይላል ሁሉም በመቅደሱ እልልታ ይላል ሁሉም በመቅደሱ ምስጋና ይላል ሁሉም በመቅደሱ እልልታ ይላል እኔም በመቅደሴ ምስጋና ይላለሁ ለአምላክነቱ እሰግድለታለሁ እኔም በመቅደሴ እልልታ ይላለሁ ለአምላክነቱ እሰግድለታለሁ በገናዬ ተነስ በገናዬ ማሲንቆዬ ተነስ ማሲንቆዬ በገናዬ ተነስ በገናዬ ማሲንቆዬ ተነስ ማሲንቆዬ በገናው ይደብደብ ከበሮ ይመታ ጠላትም ይደብደብ በዜማ በእምቢልታ የአምላኬ ልጆች እግዚአብሔር አምጡ ያማረውን ቅኔ ለንጉሡ አምጡ። አለቆች ቀደሙ፣ መዘምራን ወጡ፣ የጽዮንም ልጆች ከበሮውን ይምቱ። በጠላት ሰፈር ላይ ሲኦል ለቅሶ ዋይታ፣ በእስራኤል ሰፈር ግን አለ ዜማ ደስታ። በጠላት ሰፈር ላይ ሲኦል ለቅሶ ዋይታ፣ በእስራኤል ሰፈር ግን አለ ዜማ ደስታ። ሁሉም በመቅደሱ ምስጋና ይላል፣ ሁሉም በመቅደሱ እልልታ ይላል፣ ሁሉም በመቅደሱ ምስጋና ይላል፣ ሁሉም በመቅደሱ እልልታ ይላል። እኔም በመቅደሴ ምስጋና ይላለሁ፣ ለአምላክነቱ እሰግድለታለሁ። እኔም በመቅደሴ እልልታ ይላለሁ፣ ለአምላክነቱ እሰግድለታለሁ።